hello ጤና ይስጥልኝ።
አቤት።
ጤና ይስጥልኝ ጉዳይ ነው የደወሉት ቢኒያም እባላለሁ እባክዎ ምን ልርዳዎ?
እሺ አመሰግናለሁ። ፈረደው እባላለሁ ሹፌር ነኝና ስራ ማግኘት ፈልጌ ነበር።
እሺ ሙሉ ስምዎትን ይንገሩኝ?
ፈረደው ሲሳይ ንጋቴ።
አቤት
ፈረደው ሲሳይ ንጋቴ።
ፈረደው ሲሳይ ሲሳይ እሺ የሚጠቀሙት ስልክ ይሄንን ነው?
አዎ
ዘጠና አራት አርባ አንድ እሺ እድሜዎት ስንት ነው?
ሰላሳ አንድ ሰላሳ አንድ የመኖሪያ አድራሻዎት?
ወልዲያ
አቤት ወልዲያ ወልዲያ እሺ ፈረደው የኛ application አሁን እየሰራ ያለው አዲስ አበባ ላይ ብቻ ነው።
እሺ
ስለዚህ ወደ ክልል አልወጣንም። እርስዎ አዲስ አበባ ከመጡ ይደውሉልን ወይም ወደ ክልል የምንወጣ ከሆነ እንግዲህ እንገናኛለን።
እሺ እሺ መልካም ቀን ይሁንልዎት።
እሺ